ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን።
ከትናንትና ወዲያ ከቴሌብር ላይ ወደ ሁሉ ስፖርት አስገብቼ ነበረ እሺ አርባ አርባ አምስት ብር እና ከቴሌብር ቆርጧል ገብቷል ይላል። እዚህ ላይ ግን ምንም የለም እስካሁን ድረስ ቅዳሜ የላኩ
እሺ ከቴሌብር የተላከሎትን message በቴሌግራም ይላኩልን።
ከእሺ
ቁጥር እሱን ያዘኛል ያገኘው?
ቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ቆይ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት በዚህ ልላክ?
አዎ
እሺ እሺ